የትግስት ማለት ጤና ይስጥልኝ ሚስቱ ቤት የትግስት ሺህ ሰባት ወስጃለሁ መዝግቤያለሁ እዛኛው ላይ ሄሎ ሄሎ ጤና ይስጥልኝ ይቅርታ ካሸሪኮ ላይ እንትን ልኬልሽ ነበረ ሚሴንጀር ላይ ካሸሪኮች ካሸርኮድ አዎ።
ዛሬኝ እስቲ አሁን እዚህ ላይ እንዳለ ቼክ ላድርግልህ። ካሸርኮድ እሺ።
ቢሆኑ አስራ አራት ሀያ ሁለት 14 22 ዘጠና ሰባት እሺ።
ሰላሳ ስድስት ድንጋሮች ሶስት ናቸው ትኬቶች አይ ቆይ ይሄን እንትን ልበል ወይ እሺ እሺ ነው
ስምንት መቶ ብር አለው ይሄ እ?
ስምንት መቶ ብር እሺ ልንገርሽ አይምንም ንገረኝ።
ሶስቱ እሺ
14 ሀያ ሁለት ዘጠና ሰባት አስራ አንድ
ይሄም ስምንት መቶ ብር ለቆላል። እሺ፣ እሺ ንገረኝ።
አስራ አራት ሀያ- አስራ አራት ሀያ ሁለት
እሺ ንገረኝ።
ዘጠና እንደም ሰባ አራት ዜሮ ሶስት
ስምንት መቶ ብር ያው ሶስቱንም ለቆላል። እሺ እሺ ቼክ አድርገው በቃ